ጤና ይስጥልኝ Best Bet ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን እ?
account account ለመክፈት ፈልጌ account ለመክፈት አዎ ቤት አዲስ ላይ አዲስ account ነው።
አዎ አዲስ እሺ ጎግል ላይ ወይም እና- Chrome ላይ Best Bet dot bet ብለው search ያድርጉና አረኩኝ። ከዛ በኋላ መጨረሻ ላይ እሺ this phone already exist ይላል።
እንደዛ ከሆነ ባስገቡት ስልክ ቁጥር already account ተከፍቷል ማለት ነው።
ስለዚህ አላየሁትም እኮ ኮዱም ስሞላው ራሱ login አድርጌ አላም አላመጣም።
እስቲ የሞከርክበትን ስልክ ንገረኝ እስቲ።
አስራ አራት እሺ ዘጠና ዘጠኝ ሰላሳ አምስት አርባ አምስት
hello አቤት እሺ ለትላ- በትላንትና ነው የተከፈተው። እሺ ትላንትና account ተከፍቷል በዚህ ቁጥር።
አዎ ትላንትና ነው የከፈትኩኝ። ከዛ በኋላ ስለዚህ አላመጣልኝም።
እንደዚህ አድርገው password ህን የማታስታውሰው ከሆነ ቁጥሩን አስገባና ከዛ ከላይ ላይ forget password የምትላለች እሺ forget password የምትለዋን ስትነካት በከፈትክበት ስልክ ቁጥር የ one time password SMS ይላክልሃል። ከዛ እጠብቃለሁ።
እሱን ስታስገባ ይከፍትልሃል አካውንትን። ከዛ በኋላ permanent ላይ ፓስወርድን መቀየር ትችላለህ።
እሺ ቼክ አደርጋለሁ።
እሺ እሺ